Hello. ሄሎ
ሄሎ ጤና ይስጥልን ቤትሪ አ- አ- እንትን የሆነ cashier ነበረ ዳቶ cashier ሐዋሳ እሺ
አንተ voucher network አስቸገረኝና voucher እያወጣው እሺ voucher ኡን ደበቀብኝ።
ማየት አልቻልክም ማየት አላ- አላወጣውም። voucher ኡን እንትን ብሎታል።
ኮዱን ኮዱን አዎ ዘግቶብኛል።
እሺ ከየት ነው ያልከኝ ከሐዋሳ ሐዋሳ ዳቶ cashier
hello አቤት አቤት እ ID ስ ቴሌግራም ላይ ላክልን እ?
ID ስ ቴሌግራም ላይ ላክልን ምኑን ID ስኩን ቴሌግራም ላይ ላክልን ስሙን ID ስ
ምን አልሽ?
ID ስ ቴሌግራም ላይ ላክልን
username ኡን ነው
አ የ cashier ኡን የ cashier ኡን username
አዎ ID ስ ካለ አይደል አ እሱ ላክልን ቴሌግራም ላይ እሺ እሺ